ሄሎ ጤና ይስጥልኝ ነጂባ አብሮ ይስጥልን። እሺ መልስ የደወልኩለት አሁን driver ኡ እሺ።
አጠገቦት አለ።
የለም እኮ ሰጥቷቸው ሄደ።
okay። ስለዚህ የሚረከብ ሰው አለ ሌላ የሚፈልግ ሰው ከእርሶ member ውስጥ ወይ?
እኔ እንጃ። አሀ እነሱ አይፈልጉትም።
አይ ያብጸጋዋን አላወራትም። እርሶ check ላርግና መጀመሪያ የሚወስዱት ከሆነ ገንዘቡን እንዲልኩለት ነው እርግጠኛው ነው።
እስኪ እስኪ በቃ ልጠይቃ ጠይቄ ነገ እደውልላችኋለሁ።
okay። እሺ ዛሬ ቢያሳውቁን መልካም ነው። እቃው የሚበላሽ አይነት እቃ ስለሆነ።
በቃ ጥሩ አሳውቃችኋለሁ። አሁን ነው። እሺ የት አካባቢ ነው location ኑት?